ጤና ይስጥልኝ አሊባባ።
አኑልኝ ነኝ ሁለት ሺህ ስምንት ሞዴሏ ነው።
ሁለት ሺህ ስምንት ሻርክ ሰማያዊ ነገሩ ነው። እሱኛው የለም አባል
በእጃችሁ ላይ አሁን ያለው ሁለት ሺህ ሰባት አለን
እስከ ስንት ባለው ሶስት ሚሊዮን ሶስት መቶ ሺህ
ባንክ ታመቻቻላችሁ።
አዎ
ግን ይቅርታ በዚህ ልጠይቅሽ፣ Five L ይኖራችኋል?
አዎ አለን Five L ሁለት ሺህ ሶስት እና ሁለት ሺህ አራት ባለጠፈ አለን
እስከ ስንት የሚባል ሁለት ሺህ ሶስቱ አንድ ነጥብ ሶስት የሚባል አለን።
cash ሙሉ ሙሉ ሽያጩ ነው አዎ
ያለጠፈው እሱ ሶስት ነጥብ ስምንት
እ? እ?
ሶስት ነጥብ ስምንት በባንክ ከሆነ
እሺ፣ እስኪ እርብ እላለሁ ላውራችሁ መሰለኝ። በእንዳ- አድራሻው እንትኑ ሁሉ እናመጣለሁ።
እሺ
እሺ፣ አመሰግናለሁ።
እኛም እናመሰግናለን።